ሌላ ኤልሳቤጥ ኤልሲ አንድ ይወደዳለ ሰባ ስድስት ወደ እኔ አምጥልኝ ፎቶን አሳይን አድርጌዋለሁ።
አሳይን ብለህ ጽፈህበታል አዎ አስፎተን ለቀቀች።
እ
አዎ
ማን ነው ስምህ?
አስፋወሰን
አስፋውሰን ሰባ አንድ ስልሳ ስድስት ነው ያልከኝ?
ሰባ አንድ ዘጠና ስድስት ከአልመን ዘጠና ስድስት አ እሺ አስገባልሃለሁ።
እሺ አስገድልኝ
ወይኔ